you chocolate?
hello hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ። እንዴት ዋሉ?
እግዚአብሔር ይመስገን። ትናንትና በቻፓ cash out ብዬ ከአበሻ betting እስካሁን አልገባም ብሩ።
ወደ ምን ባንክ ነው?
ወደ ቴሌብር ነው እንትን ያልኩት ከአበሻ betting ከአበሻ ስፖርት እንትን እሺ ወደ- ስልክ ቁጥር ቴሌብር ወደ
የቴሌብር አካውንትን ነው
አዎ ስልክ ቁጥሯ በቴሌብር ሀያ ሁለት ሶስት አርባ አራት
ዜሮ ዘጠኝ ሀያ ሁለት
ቁጥሩን ነው ይሄ በዚህ ቁጥር ነው ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት ዜሮ አንድ ዜሮ አንድ ዘጠና ሰባት ዘጠና ሁለት ዘጠና ሰባት ዘጠና ሁለት ከሀበሻ ወደ እኛ ስላልመጣ ሀበሾች ጋር ይደውሉ እሺ።
አል ነው አበሻ ላይ አይደለም ወደ እናንተ ነው የገባው ብሩ ወደ እኛ ካላኩት እኛ ወደ እርሱ account ማስገባት ስለማንችል ነው። ከእነሱ ደግሞ ወደ እኛ አልተላከም።
እኮ ወደ ቻፓ ነው ግን cash out ያልኩት እነሱ ጋር ደውዬ ነው ወይ ስልክ ቁጥር የሰጡት ለእኛ እነሱ ጋር ነው የገባው በቻፓ ነው ብለውኝ ይሄንን እ?
ይሄንን ማን ነው የሰጡት?
ይሄ ከ- ከቴሌ ብር ነው ይህን ቁጥር ሰጥተው ይደውሉ ያሉ
እኔ ደግሞ የምልህ እንትኖች ጋር ይደውሉ፣ ሀበሾች ጋር ይደውሉ። approve አልተደረገም፣ ወደ እኛ አልመጣም። ወደ እኛ ካልመጣ ደግሞ መስራት አንችልም። ስለዚህ ከእነሱ approve ያስደርጉ እሺ።
እሺ እሺ እሺ